እኮ መጨረሻው ሰላሳ ሰማንያ ሰባት ቤት ሄሎ ሰመረ ወይ መሰረት በስመ አብ ነኝ አስረ- አስረዘምሽው ግን ስሜን። እሺ
ስሜ
አዎ ይሻለኛል እንዴ በስመ አብ እ፣ ማዘር ላይ ነበር። እሺ እ?
ማዘሮስ ላይ ነበር አዎ።
አንተ
እሺ ምን ታይቶ አለች?
ነው ማለት ነው። በቃ አዎ። ምን ካንስለው በቃ አዎ፣ ካንስል ይደረግ ነው ምግቡን መልሰውና መልሻለሁ ብላ ታወቀሽ።
ወይኔ ሺ ሁለት መቶ ልክ ሆኖ ኧረ በስመ አብ ይደብራል። ግን እንደው እንደ አኩለት የካረኩለት እኔ ላድርግ ታዲያ ከዚህ በላይ እኔ ምንም ያለኝን እንግሊዘኛ ተጠቅም።
ፎቶ ላኪላት ቁጭ ብሎ የጠበቀ ነው ምግብ ቤት አለ ነበረ።
እሺ በይ።
እሺ እሺ